ሄሎ ጤና ይስጥልኝ ፊንክስቶን። ሄሎ የአክሲዮን አይሰማም።
ይሰማል።
የአክሲዮን ሽያጭ እንትን ላይ ነው ተ- መልእክት ተማስታወቂያ ላይ እንትን ይዘው ምን ላይ ነበር ማስታወቂያውን የሰሙት?
ሰው ላይ ቲቪ ላይ። እሺ አሁን ስምና ቁጥር እየመዘገብና ሐምሌ አንድ ነው ሽያጭ የምንጀምረው። ሐምሌ አንድ ላይ እንደውልዎታለን።
እሺ።
የት አካባቢ ነው ያሉት?
እ?
የት አካባቢ ነው ያሉት እርስዎ?
እ፣ ምስራቅ ጎጃም
እሺ ሐምሌ አንድ ላይ ልደውልዎት።
ሐምሌ አንድ ሐምሌ አንድ ነው ሽያጭ የምንጀምረው።
እሺ
እሺ